ሄሎ
በስልክ
አቤት ምን ልርዳ?
ሄሎ
ሄደው የምታገኘው እንጂ ወደ አንተ የሚመጣ አይደለም ማለት ነው።
hello አቤት ምን ልርዳት?
በቴሌብር deposit አድርጌ ወደ እንትን አልገባም። ሪፖርት
እሺ ስልክ ቁጥር ልስጦትና እሱን በሱ እንትን ማለት ይችላል መላክ ይችላል። እሺ ስልክ ቁጥር ልንጋሮትና በዛ ስልክ ቁጥር transaction ኡን ይልኩልኝ። ዜሮ ዘጠኝ ስልሳ
ብረት ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት
ስንት
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት ሰባ ሁለት ሰባ ሁለት በዚህ ቴሌ- አዎ፣ በዚህ ቴሌግራም ላይ ላኩልን።